ጤና ይስጥልኝ ኢቲኤስ የበራ መረጃ ማዕከል።
አሁን አዋርቼ ነበር። አየህልም ከድሬዳዋ የመመልሻውን ነው ደርሶ መልስ አረ ያለው?
ደርሶ መልስ አሁን አውርቼ ነበር።
አዎ እኮ የድሬዳዋ መመልሻው በሀያ አንድ ያለው ሙሉ ነው።
ሙሉ ነው አዎ እና በ- በስንት ነው ያለው?
ቀን በሀያ ሁለት እናርግና እንያው።
በሀያ ሁለት እሺ ይኸው እሺ። መልሼ ልደውልዎት ወይ እንዳይቆርጡቦት?
እሺ እሺ መልሼ እደውልዎታለሁ።